ጤና ይስጥልን። ችብችብ ሄሎ
ሄሎ ናስጥልን አብሮ ይስጥልን።
አንድ አንድ ሄሎ ሄሎ ጤና ይስጥልኝ።
አብሮ ይስጥልን።
እንትን ስፔሻል ኦፈር ነው እያየን ነበር። በግ ምናምን የታረግ ነው እንደ ይመጣው አዎ የታረደ ነው።
ኦኬ። ወደ የት ነበር ሰፈር? ሻምበል አንተ ሻምበል የት ነው ሰፈር? ሰፈር የት ነው? ቱሉ ዲምቱ አለችው እንዴ እዛ order ቢደረግ ይመጣል።
አዎ ይመጣል።
still በ individual ቢሆን ምንድነው የምታደርጉት? individual ከሆነ ትራንስፖርት አለ እንትን ምሩት free delivery አዎ ሀምሳ እና ደግሞ ያው ዋጋውም ይጨምራል አይተውት ከሆነ አዎ individual ይጨምራል። ግን individual ቢያዝ ትራንስፖርት ይጫ- ይከፍላል ድጋሚ
መቶ
እ አ- መቶ ሀምሳ አዎ ይቆርጡበታል መቶ ሀምሳ?
የ delivery
እሺ በቃ thanks መልስ ይደውልሻል።
እሺ እናመሰግናለን። መልካም ቀን።